ጤና ይስጥልኝ። ስፖርት ነው፣ በኮ ምን እርዳዎት?
ሰላም እንደምን ዋልሽ?
እግዚአብሔር ይመስገን። ምን እርዳዎት?
አለን ከሁሉ ስፖርት account ወደ ቴሌብር አድርገ ነው ግን ነገር ግን ከሁሉ ስፖርት account ላይ ቆርጦት ወደ ቴሌብር አልገባም ነበረ ብሩ እንድታይልን ነበረ።
እሺ ከሁሉ ስፖርት ላይ successful የሚለውን screenshot አድርገው ቴሌግራም ላይ ይላኩልን።
በቀጥታ በዚህ በአካውንቱ
ቴሌግራም ላይ አይ የ website ኣችን ላይ የጥያቄ ምልክቷ ጋር የቴሌግራም ምልክት አለች አይደል? እዛ ላይ ይላኩልን።
እሺ እሺ፣ ከዛ